ሄሎ ሄሎ ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ።
አቤት ኩሪ ከቺፕቺፕ ነው የደወልኩሎት።
እ order አድርጎ ያልመጣሎት እቃ አለ ከዚህ አልመጣልኝም። ለእሑድ በቃ አስተላልፉ ብያቸዋለሁ። በ- በ- የሚቀበል ስለሌለ አሁን ለእሑድ ማለት ለቀጣይ እሑድ ነው።
አዎ የፊታችን እሑድ ባለፈውም ሳይመጣ ቀረ ለእሑድ። እንደገና okay።
ደግሞ ዛሬ ተብሎ ነበር፣ ዛሬም መሸ።
ረጅም ቀን ስለሆነ ትንሽ ያስቸግራል። ነገ ዛሬም የሚረከብ ሲጠበቅ ስለሌለ ነበረ እ እ ነገ እቃውን ላስልክሎት ነበረ።
መቼ?
ነገ
አረ ነገ ማንም የሚቀበል የለማ። አጉል አረሱ የሚረከብ ሰው ሰዎች የለም ምን ነገ?
ሲጠ- ዛሬ ሲጠብቁ አሉ። በቃ ዛሬ ያልደረሰላቸው ለእሑድ አድርጉ፣ እሑድ እኔ ስላለው እኔ እቅላለሁ።
አይ በእርግጠኝነት ነገ ላስልክሎት ስራ ነበረ።
ስራ ሶስት ነኝ ቀን እኮ ቆይ።
አይመቸኝም፣ ስራ ነኝ።
የሚረከብ ሰው የለም ሌላ
ምንም የለም። ዛሬ ከትምህርት ቤት አስቀርቼ ልጄን ተረከብና አስረክባቸው ብዬው ነበር።
እሺ፣ ይኸው ቤቱ አለ እና አልመጣችሁም።
በጣም ይቅርታ። ስለዚህ አሁን ቅዳሜ ስለዚህ አሁን ደውሉልንና እሑድ ነው። ስለዚህ አሁን እሑድ ነው። እኔ እሑድ ነው ያለሁት።
እሺ ቅዳሜ ደውሉልንና ለእሑድ ይበሉን። ቅዳሜ አዎ ስለሆነ ለቅዳሜ የምናስወጣበት- ያው ትደ- ለቅዳሜማ ይደወላል። እሺ አ ቅዳሜ ደውሎ ያሳውቁን።
እሺ እሺ እሺ መልካም እሺ።
እሺ ቀን ነግሬያቸው ነበረ እኮ እሺ